ግን ይቺ አረንጓዴ ሄሎ የሚቀጥሏት አለች የሚቀጥሏት አረንጓዴ ኮሶላይ ከጎን የሚቀጠው
ሄሎ
ይስጥልኝ
አይሰማም
እ ይሰማል።
ወይ ናት ሰ- ሰላም ነው እግዚአብሔር ይመስገን። ዶን አ- ኪሾን ነው አ- የምንረዳዎት?
ዶንኪች ዋ ሰላም ነው አለን እንትን እ፣ ኦንላይን ላይ የሰይፉን ቁጥር ፈልገን እኮ ስናጣ ከተባበራችን ብለን እናንተ ጋር ደወልን
እ፣ ይቅርታ እኛ ጋር የለም።
እንዴት ማግኘት እንችላለን የሆነ case ነበረን ጉዳይ እና ያን ለማማከር ነበር
እ፣ ምናልባት የኢቢኤስ ድረገጽ ላይ ምናምን check አድርጉ።
እኮ ኦንላይን በዛ ሰዓት ታውቂያለሽ በድረገጻቸው አማካኝነት ወይም ደግሞ በራሱ okay።
በሰይፉ ድረገጽ በዛ ማዋራት ትችላላችሁ።
እኮ ገብቼ እዛ ላይ ሰዓት አሁን አሁን እንደናንተ እንደዚህ የለውም አሁን እናንተ ጋር ዘጠና አንድ አስራ እኛ አምስት ጋር በቃ የለም። አዎ፣ አዎ።
የእናንተ ግልጽ የወጣ ነው ዘጠና አንድ አስራ አምስት በቃ እሱ ደግሞ እንደዚህ አይነት የለውም እና ግራ ገባን በምን እንደምናገኝ እዛ ላይ ኢቢኤስ ድረገጻቸው ላይ ወይም ሰይፉ ፋንታውን በሚል ድረገጽ ላይ እ፣ እዛ ላይ ማዋራት ትችላላችሁ።
እሺ እናት ነው በጣም ነው አመሰግነው እናመሰግናለን።
ለተበደራችሁ
መልካም መልካም ቀን እሺ